ሄሎ ሄሎ ሄሎ፣ ጤና ይስጥልኝ።
ሰላም ነው እንዴት ነህ?
እግዚአብሔር ይመስገን።
አሎ አሎ፣ አሁን ቼክ ተ- ቼክ አድርግ ተብዬ ነው አሁን የደወልኩት። እንግዲህ ባንቻ ዩጋንዳ ነው መሰለህ? አ
አቤት። አይ ሙሳ አንተ ነህ እንዴ?
እኔ ነኝ እኔው ነኝ እኔው ነኝ እሺ እሺ እሺ እሺ። ቴንክ ዩ አመሞ ተካያ መካርኪ በሌላ ምን ሞከረ እ እ
ተክ- ተክት ማያ ሄሎ ሄሎ አልተኮመ ዋ ሚያማ ተክት ማያ ሚያማ ገኘ አሉ።
እሺ እሺ ሙሳ እሺ አታሽ
ይሄ ከዶዶላ ነው።